hello
አቤት hello፣ ጤና ይስጥልን።
እ ጤና ይስጥልን።
አብረን ከ We Plus Solution ነበረ የምደውልልዎት።
እ ከ We Plus Solution We Plus Solution application ላይ ተመዝግበው ነበር አይደል? ከዚህ በፊት
application ለው app ላይ ተመዝግበው ነበር አይደለ?
እ አሁን ላይ የተመዘገቡትን service ኦች system ላይ active እያደረግናቸው ነው እና አንዳንድ መረጃዎች እንጠይቆት ብዬ ነው።
ይህን መረጃ ነው።
እ እርስዎ የሚሰጡት አገልግሎት ምንድን ነበር?
አላውቀውም።
እ?
ይሄ ከሌላ ነው ማለት ነው።